ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ አብሮ ስጥልን።
አለን ምን ለብሳል?
እ ቴሌ ቲኬት ምናምን ገዝታል ተብዬ በቃ ብር እየተቆረጠብኝ ነው።
ደንበኛ ሲሆኑ በየቀኑ ትኬት ይገባሎታል። በሚገባሎት ትኬት ጌሞችን መጫወት ነው።
ጌም መጫወት ነው።
አ
ኧረ በዛ እኮ በቃ ብር በየአሁኑ አሁንም አስር ብር ሀያ ብር ሲሞላ በቃ በቀን አይ- አይጨርስ በቃ ቶሎ ያልቃል።
ደንበኛ ሲሆኑ በየቀኑ ትኬት ስለሚገባሎት ነው። በሚገባሎት ትኬት ጌሞችን ሲጫወቱ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እና እንዴ
አዎ ኮከብ አዎ፣ ዘጠኝ ሽልማት- ሰማንያ አምስት መሰላል ብለው ደውለው እ ሶስት ቁጥር ላይ ለመጫወት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ። ጌሞችን ሲጫወቱ ሽልማቶች ያገኛሉ።
እሺ በቃ እሺ መልካም እድል።
እሺ